እዛው ህንድ አካባቢ አንድ ጓደኛዬ ጋር ነው የገባሁት። አልተከራየሁም።
ሄሎ
አቤት ቤርሳቤ ነኝ።
ሄሎ።
ይሰማኛል። ሄሎ
እሺ ሀምሳ ዜሮ ሶስት ምን ሆነብህ? ሀምሳ ዜሮ
ወይ ሌላ ድራይቨር እንድታስገቢልኝ ወይ ደግሞ እንድታወጪልኝ ነበር። ጎማ ለብሩ ምሩሴ ሌሎ ወርዷል።
አልያዝኩም። ጎማ ፈንድቶብኝ ነው።
ማን ነው ስምህ?
መገርሳ ሀምሳ ዜሮ ሶስት ለብሩክ ንጉሴ ለብሩክ ንጉሴ ታስገቢለታለሽ? አጠገቤ ነው።
ማስገባት አልችልም። ቆይ እንዴ ልጠይቅልህ። መገርሳ ስማኝ፣ ምግቡን አውጥተኸዋል?
ኧረ አላወጣሁም። ገና መያዜ ነው። ትንሽ ቆየሁ እንጂ አንተ ሌባ ነው። አያው ነው
ኦኬ ኦኬ ኦኬ እናወራለን። ደውላለች ባዘሪ ሄሎ ወይ ቢኒያም አለ አብሮ
አይ ቢኒያም አይደለም ብሩክ ብሩክ ንጉሴ ብሩክ ማ ኤ ብሩክ ኤ አዎ ንጉሴ አገናኘኝ። ብሩክን አቤት አቤት። ብሩክ ንጉሴ ይባላል።
ትሰሯለህ? ብሩክ ከቱቱን አ፣ አ፣ ወደ ወደ ጉዞ ገዝቶስ አ
እሺ፣ አስገባልሃል።
ስፒን አድርግልኝ እንደዚህ።
የት ነው ዲስትሪክት?
ቦሌ ነኝ።
እሺ፣ ብሩክ ንጉሴ አይደለ?
አ አስገባልሃል።
ስፒን አድርግልኝ እንደዚህ።
ቼክ አደርጋለሁ።
እሺ ኢንሳን ነው። እሺ
አዋራኩት